ሄሎ
አለን
አቤት እንዴት ነህ?
አለሁ አለሁ እ፣ ቻለን
ምን ዛሬ ስራ ነበርካ?
አ
እ፣ የጥ ወስደህለታል?
ለማን ነው ጥላሁን ጥላሁን ሽሮ ሜዳ ኧረ እንዳለ ሰጠሁት አሁን ነው የሰጠኸው?
የቀረኝ ነገር አሁን ከመሻው ኦኬ ነው። አይ ቃ- ደውሉልኝ ነበር ከተወሰነ ደቂቃ በፊት እና አረ ሰጠሁት ያው ኮድ ሁሉ ሰጥቶኛል okay አሁን ቅርብ ሰዓት ማለት ነው።
ቢያንስ ወደ አስራ አ- ሁለት ሀያ ጉዳይ ለአንድ ምናምን okay በቃ እሺ፣ እሺ check ለማድረግ ነው።
እሺ እሺ እሺ፣ ሰዓት አመለከ ቻው እሺ ቻው